ሄሎ ሄሎ፣ ጤና ይስጥልን። አሁን ደውዬ ነበረ ለሄድና ለሉንጎሳ ሳን ብዬ አምቡላንስ ልኩልን አላችሁ እንዴ?
አዎ እንልካለን። ከየት ነው?
የካቲት አስራ ሁለት ሆስፒታል።
እሺ፣ በዚህ ስልክ መልሰን ደውል።
በዚህ ስልክ መልሳችሁ ደውሉ። የቅድም ደግሞ ሌላ ቁጥር ደዊና ጠይቂ ብለሽ ነበር፣ ስልካችሁ አይሰራም።
በቃ አይ አምቡላንስ ከኛ ከሆነማ ችግር የለውም። እራሳቸው ወረፋውን እንትን ስለሚሉ በራሳችሁ ድንገት እንዳመጡ ብዬ ነው።
እሺ፣ እሺ፣ መልሰን እንደውላለን። እሺ፣ አለ አለ። በቃ ላኩና በዚህ ደውሉልን። እሺ